ጤና ይስጥልኝ በሽታዎች መቼ ነው የሚለካው?
አላማው ጤና ይስጥልኝ ሰላም
እንትን ወደ ካሸር አካውንት ገንዘብ ይገባላችኋል ብሎ ተብሎ መቁረጫ
እሺ አልገባልንም። አ- ፓስዋርዱና ካሸር እንትን ካሸር ኮዱና ፓስ እንትኑ ማን ልበል አላ- አንተ እኔ ቅርታ
ሜላት ወልዴ ይባላል።
ማ ሜላት ጭሮ ነው።
ሜላት ሜላት አሰብ ተፈሪ አዎ እሺ ወደ cashier code agent ኡ ላይ አለ
agent ኡ ላይ ነው አልገባ ያለን። የኤጀንቱ ኮድ እና የካሸር ኮዱ አንድ አይነት ነው የተላከው እና cashier code ኡ ስ- agent code ኡ ስናስገባው አይሰራም እምቢ አለን።
ይኸውልህ ወ- agent ኡ ላይ ብር አለ አልጋ አንተ agent code ኡን ስትልክልን አልገባ አለን። ኮዱን ስናስገባው የ agent code ኡን እሺ ስለዚህ AnyDesk ላክልን
AnyDesk አዎ
አልገባኝ ቴሌግራም ላይ ማለት ነው AnyDesk ማለት Application
እ?
AnyDesk Application?
የለህም አዎ
ጄ እሺ እሺ እኔ እልክልሃለሁ እሱን download ታደርግና እሱን ፎቶ አንስተህ ትልክልኛለህ እሺ እሺማ እሺ እሺ